ሰላም ጤና ይስጥልኝ። እባክዎ ምን ልርዳዎ?
ተደውሎልኝ ነበረ።
Hello Hello Hello፣ አቤት።
ተደውሎልኝ ነበረ።
በዚህ ስልክ ነው የተደወለልዎት?
ሀምሳ ስድስት በሀምሳ ስድስት ሀምሳ ስድስት አዎ
OK፣ ይቅርታ በስህተት ነው የሚሆነው። በዚህ ስልክ ከሆነ እ በዚህ ስልክ ከሆነ በስህተት ነው የሚሆነው። ይቅርታ።
አይደለም፣ ኧረ ብር አሸንፌ ነበር ብር ለመስጠት ይሄን ያህል እንዴ ተደውሎልኝ ነበረ። ምን አዎ፣ location ኡን ንገረን አለ። ነገርኳችሁ። ያ አስር ቀን አስራ አምስት ቀን ወይ ለምን እንትን አትልም?
OK፣ wallet ኡን ግን check አድርገውታል?
እ ችፕችፕ wallet ኡን check አድርገው። wallet ላይ ነው የሚገባው እኮ።
እኮ የለም ምንም እስካሁን
OK፣ እሺ። ስሞት ማን ነው? ይቅርታ።
ና አንተ ናሪ ናሪ ይላል የአካውንቴሽን ናሪ።
አዎ
እሺ። የት አካባቢ ነበር?
ተክለ ሃይማኖት ወደ መርካቶ
መስቀል።
እ የት መስቀል ፍላወር ነው ያሉኝ?
አረ መርካቶ ተክለ ሃይማኖት ወደ ጥቁር አንበሳ መር- መርካቶ
በዚህ ቁጥር ነው እ፣ እንትን ያሉት አሸናፊ የሆኑ ሀምሳ ስድስት ሀምሳ ስድስት
OK። ዜሮ ዘጠኝ ሀምሳ ስድስት እሺ፣ እንገሩኝ።
ሰላሳ አራት እሺ፣
ዘጠና ዘጠኝ እሺ።
ሀምሳ ሶስት
ይቅርታ በጣም እሺ፣ አስተላልፍልዎታለሁ። ግን wallet ኦን check ያድርጉት እየተላከ ስለሆነ።
የለም ይኸው ቢገባ ነው ናቸው
በቃ እሺ፣ መልካም ቀን። አሳውቅልዎታለሁ።